ሄሎ ሄሎ ሄሎ ሰማያዊ አረብ ሰላም ጤና አራት ስልም ዲስትሪቢዩት ዲስትሪቢዩት እሺ ምን ነበር?
ኧረ በእናትህ ምንድን ነው ዲስትሪቢዩት እንቅልፍ ከለከለ ነው እኮ በቃ ብር እየበላን በየቀኑ ሁለት ሺህ ሶስት ሺህ ሳልበላ አላድርም ምን ሆኖብክ ነው?
እ ምን ሆኖብክ ነው?
ምን አውቃለሁ ብር ዝም ብሎ ይበላናል በቃ ምንም አይነት ሽልማትም የለውም እንዴት ነው ግን ነው የምናገኘው ምን game ተጫውተህ ነው?
እ ሁሌ distribute ይሄ እንትን የለም ይሄ ምንድን ነው ይሄ የ special ኡ
እሺ special games እ አዎ
እኮ ምንድን ነው ብሩ ወስዶብህ ነው ወይስ lose- lost ሆኖብህ ነው?
እየተጫወትን በቃ ይበላል ዝም ብሎ ምንም አይነት ምላሽም አላየንበትም። ቢያንስ እኮ አንድ መቶ ብር ሁለት መቶ ብርም እኮ ይመልሳል። አምስት ሺህ ስድስት ሺህ በየቀኑ መበላት ነው በቃ ስራችን። እሱ ሆነብን። ምን እናድርገው? መፍትሄ ይኖራል?
አይ ያው እኛ እዚህ የምንጨምረው የምንቀንሰው ነገር ስለሌለ ራሱ system ኡ ነው የሚያጫውተው።
እኮ system ኡ game እየቀያየሩ ይሞክሩ ጨዋታ።
ኧረ አልቻልንም እኮ በቃ። ከዛ ውጭ እኛ እዛ ላይ በቃ ልባችንን ተንጠለጠለ። ምንም በቃ መፍትሄ አጣንበት። በእናትህ እናንተ ጋር መፍትሄ ካገኘን ብለን ነው እኮ ቢያንስ እናንተ ጋር መፍትሄ ካገኘን ብለን ነው ቢያንስ አርባ ሺህ ሰላሳ ሺህ በ- እየተበላን
አይ ምንም መፍትሄ የለውም። ያው game እየተጫወቱ ይሞክሩ። ብዙ የሚበሉ customer ኦች ስላሉ
አዎ።
እንትን የሚል ነገር የለም።
መ- የተበላሸ ማቆም- ነገር የለም።
okay፣ okay።
እሺ ማቆም አልቻልንም እንዳናቆም እ፣ አይ አያቁሙ ይጫወቱ።
አ- አናቆም እንጫወት
አይ አታቁሙ፣ እየቀያየራችሁ game ተጫወቱ።
እሺ በቃ እሺ እሺ እሺ ጥሩ ነው እሺ እና ቆይ ቢሮ ምናምን የት ነው የሚገኘው ወይ ሄደን እንትን እንልበት በቃ ምን የምትሉበት
አይ አ- ከመደወል በቃ በአካል እጄ እንደውም እኔ ለማናገር ሁላ የተ- ሀሳብ አለኝ እውነት እዛ ቢሮ እጄ ማለት ነው ቅርብ ላይ የሚገኝ ዋና ቢሮአችን ወደ ባምቢስ ነው።
የት አዲስ አበባ አዎ
እሺ ቅርንጫፍ የላቸውም እዚህ ድሬዳዋ ምናምን
እ፣ ይኖረናል ግን ዋናው እ፣ አጫዋች ነው እንጂ ያሉት ዋናው ቢሮ እዚህ አዲስ አበባ ነው ያለው ቢሮ።
okay okay ቅርንጫፍ ወይ ሀረር ድሬዳዋ ምናምን በቃ ካለ ወይ ሄደን እዚህ እኛ ገባች ወደዛ አካባቢ ነው ድሬዳዋ ነው okay አዎ የሚያጫውቱ ነው እንጂ ያሉት ቢሮ የለንም።
እሺ በቃ እሺ መልካም ቀን።
በተቻለ መጠን እስኪ በዚህ ጥቁር አሳት እንዲደረግ በቃ አንቺን በውስጥ ነበር
እሺ